ቱሪስት ቤት እና ልኬልሃለሁ እንትን ላይ ቴሌግራም ላይ
ምንድን ነበር ወንድሜ?
ትናንትና ዲፖዚት ያደረኩት እ እ
ትናንት አልገባልህም?
አዎ፣ ማን የቴሌግራም ስም
ዮሐንስ እ ዮሐንስ
ዋናው
ዮሐንስ
ዋን ዋን ላይን የሚል ነው?
ዮሐንስ የሚል ዮሐንስ
አይ ዋን ላይን የሚል መቶልኛል። ዋን ግን የለም።
በዚህ ቁጥር አይ በዚህ ቁጥር ነው ገባ
አም- ሂድና ሞባይል ነበሩ
ዮሐንስ አይ ዮሐንስ የሚል ነው የገባን
ዮሐንስ
እ።
መቼ ነው ዲፖዚት ያደረከው?
ትናንትና ጠዋት ነው እስኪ ስልክ ቁጥርን ንገረኝ። የኤስቢ ስልክ ቁጥርን።
ዜሮ ዘጠኝ ሀያ ዘጠኝ እሺ
አርባ ስምንት እሺ
አስራ አንድ ሰባት
ዜሮ ዘጠኝ ሀያ ዘጠኝ አርባ ስምንት አስራ አንድ ሰባ ስድስት ሰባ ስድስት እ።
ትናንትና ነው ያደረከው? አ?
አዎ
ስንት ብር ነው?
ሀምሳ ብር
እሺ አሁን ገብቶላችሁ ካርገውሽ ነሽ እሺ